ሄሎ
ሄሎ፣ ጤና ይስጥልን።
እናመሰግናለን።
Flintstone Homes ነው የደወሉት። ምን ልርዳዎት?
አይ የቴሌቪዥን ላይ ደውሉ ስለተባለ መደወል ነው።
ቴሌቪዥን ላይ
አዎ
እኮ መ- መረጃ ፈልገው ነው ምን ፈልገው ነው የደወሉት?
አዎ፣ መረጃ ፈልገን።
ስለ ምኑ? ስለ አክሲዮኑ?
አዎ
እሺ፣ አሁን ላይ ስምና ስልክ እየመዘገብን ነው። ስሞትና ስልኮት ሊንገሩኝ እና ሐምሌ አንድ ላይ ይጀመራል።